down. ሄሎ
ሄሎ፣ ሰላም ጤና ይስጥልን። ካሌብ አቤት።
ከ We Plus ነበር ምደውለው። የእኛን application አውርደው ነበር።
አ አሽከርካሪነት ነው ለተጠቃሚነት?
አይ ለተጠቃሚነት ነው።
እሺ አንተ ያወረድከው ግን አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበትን ነው እና ተጠቃሚዎቻችን We Plus Solution User የሚል አለ።
እሺ፣ እርስዎም provider ላይ ስለሆነ ነው። We Plus Solution User ከታክሲ አገልግሎት ጀምሮ አርባ አራቱንም አገልግሎቶች ሶስት መቶ ሀምሳ በላይ game እንዲሁም አሸናፊ የሚያደርግ referral code አለበት። አሁን አንተ እሺ።
ያለህበት ግን license፣ መንጃ ፍቃድ ምናምን የሚጠየቅበት ቦታ ላይ ስለሆነ ነው ግር የሚል ነገር ያለው።
እሺ፣ እሺ።
እሺ አመሰግናለሁ። መልካም ቀን።